ጤና ይስጥልኝ ቢስትቤት
hello ሰላም ጤና ይስጥልኝ
ጤና ይስጥልኝ ቴሌ
የት
እንትና የኔ account እሺ አስተካክሉ አንድ ሺ ሶስት መቶ እና አራት ሺ እሺ ምን ሆነ
እንትና account ስትመልስ ወደ ላይ ቁማለሁ እ
ወደ account አይገባም ዝዱ አድርገህ ነው አ ስንት ብር እና ስንት ብር አልከኝ
አራት ሺ እና አንድ ሺ ሶስት መቶ መቼ ነበር ዝዱ ያደረግከው አሁን አሁን ቀኑ አሁን አሁን ይጫወታል ነበረም አሁን ነው አንድ እሺ ጠብቀኝ እሺ
እስከ ሰዓት እስከ ሰዓት
እሺ
እሺ እሺ አመሰግናለሁ ቆይ ጠብቀኝ እሺ
እሺ ያ ነይ መጃ network ayaa xumaaya akoonka
ቴሌ ብር ቁጥሩ የደወልክበት ነው አይደለ
አዎ ይሄኛው ቁጥር ነው አዎ
እሺ ኮንፊርም እያደረግኩልህ ነው
እም
hello
አዎ hello
እ አንድ ሺ ሶስት መቶ confirm አድርጌው processing ላይ ነው አራት ሺው ደግሞ ገብቷል እሺ
እሺ እሺ ያኛው processing ላይ ነው ከሰዓታት በኋላ ይገባል በቻፓ ስላዘዝከው ነው
እሺ እሺ ይገባ ራሱ ይገባል አይደል ራሱ ይገባል ጠብቀው እሺ እሺ እሺ አመሰግናለሁ መልካም ምሽት እናመሰግናለን እሺ